driver ነኝ የቢሮ ዜሮ አንድ አንድ ስልክ አያነሱም ዜሮ አንድ አንዱን አያነሱትም ከ driver ነኝ እኮ system ተቀይሯል። አሁን በዜሮ አንድ አንድ ሳይሆን በዚህ የምትደውሉት አይደለም?
አዎ okay። በዚህ ነው አዎ ከዚህ በኋላ በዚህ ነው የሚደወለው።
በዚህ ዜ ሀምሳ ዜሮ ሶስት ወሬን ነበር
ሀምሳ ዜሮ ሶስት ምንድን ነው?
ምግብ ቤትም አልታዘዘም delivery charge ም ልክ አይደለም
እሺ አስተላልፍላለሁ።
ምግብ ቤት አልታዘዘም
እሺ እሺ